ሄሎ ሄሎ ያስተካከልሽልኝ?
እ ይቅርታ ማን ልበል?
ኤፍሬም ከሶዶ አረካ።
ኤፍሬም ሶዶ
አሁን አውርቼሽ ነበረ። ኮድ ልክ አይደለም። አረካ ቴሌ ስድስት የሚለው እህ
አረካ ቴሌ ስድስት የሚለው shopping አዲስ ነውና እሺ አረካ ቴሌ ስድስት አዎ ቲቪ ላይ እና ኮምፒውተር ላይ አንድ አይደለም፣ ኮዱ ይቀያየራል።
ቆይ እሺ ጠብቀኝ አንዴ። ዴሪ እ አረካ ቴሌ
ሄሎ
ሄሎ ወይ ምን ላይ ነው የነገርካት? ቴሌግራም ላይ ነው?
አይ ደውዬላት ብቻውን አስተካክላለሁ ብላ ዘጋችልኝ።
እ ሌላ ሰው- ማን ሌላ ሰው።
ይቅርታ ስም ነግረሃ ነው ነግረሃለች?
አልነገረችልኝም፣ ግን እስቲ እናንተም አድርጉልኝ በቃ ወይ check አድርጉ።
እሺ እሺ ምንድን ነው የሚስተካከል? ቴሌግራም ላይ ጽፍልን አለ?
እሺ ቴሌግራም ላይ ጻፍልን። ይቅርታ እሺ ችግር የለም።
እሺ እሺ